አስል የሰበራ መረጃ ማዕከል በኩል ልርዳው።
ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እ፣ ድሬዳዋ ትኬት ዋጋ ለማወቅ ፈልጌ ነበር ከአዲስ አበባ።
ለመቼ ነው? ይቅርታ በአስራ ሰባት
እ፣ ታህሳስ አስራ ሰባት መመለሻም አለው።
ደርሶ መልስ መመለሻ በሀያ በሀያ
ታህሳስ አስራ ሰባት ሄደው መመለሻው ሀያ አ
እሺ፣ አንድ ደቂቃ